ጤና ጤና ያለ አምቡላንስ ባኮ middle daw
Eh?
ተላ አምቡላንስ ድርጅት ባኮ ምድር ነው
አማርኛ ኦሮምኛ አላውቅም።
ኦሮምኛ ቤኩ
ማካም እምቤኩ በርቴ ኦሮም ይፈቀም ወላል አምቡላንሲን በርባዴ አምቡላንሲ ገራ ገንደጌ ባት
አምቡላንስ ፈልገ ነው
አዎ
ከየት ወዴት ነው የፈለግከው?
እ?
ከየት ወዴት ነው የፈለግከው?
እ ገንደጌ ባ አናድዴሳ
እ?
አናድዴሳ ገንደጌ ባ ወረዳው ጌባ
ናችኝ እስኪ